hello
hello ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
ከምን ግሪን ሆቴል ነው የምደውልልሽ ማ እሺ እናት
ኮምፒውተር አምተን ነበረ በቀደም ደርሷል? እንትኑ አልቋል ወይስ
አልተደወለልሽም?
አልተደወለልኝም? ትናንትና ደውልም system unit ብቻ ነው ያስገባችሁት? system unit ኡን ብቻ ነው ያስገባችሁት?
ኮምፒውተሩና ከዛ ምንድን ነው የሚባለው ያ ኮምፒውተር keyboard ኡም system unit ኡንም ሁሉንም ነው ያስገባችሁት?
ይዤው የመጣው
አሁን የምልሽን ማለት ነው ኮምፒውተር keyboard እና system unit ኡን ሶስቱንም ነው አንድ ላይ ያስገባሽ ወይስ አንድ ብቻ system unit PC ብቻ ነው ያስገባሽ?
አዎ ሶስት አዲስ ስለሆነ ኮምፒውተሩ ማለት ነው እ ሶፍትዌር እንዲጫን ነበረ የፈለግነው እንጂ የቆየ ነው አዲስ ማሽን ምናምን አይደለም።
እሺ የድርጅታችሁ ስም ማን አልሽኝ?
ምን ግሪን ሚንግሪን ሆቴል አዎ
እሺ check አድርጌ ላሳውቅሽ እማ።
እሺ እሺ አንቺ ትደውይልኛል እሺ? እኔ መደወል ስለማልችል በዚህ እሺ አዎ እሺ